ሆነ ኤሌክትርን ሀይ ፈላጊ ቤቴልሄም ነው የምልርዳው እዛ ቤተክርስቲያን ፓስፖርት ለመውሰድ ነበረ።
ተደውሎለት ነበረ።
አዎ
ጤና ይስጥልን እንደምነት
አቤት ስለ ሰላም ነው እናት?
እግዚአብሔር ይመስገን። ቦታውን ነው የምነግርሽ።
አዎ ቦታውን እና ትክክል እ፣ ልንገርሽ ቁጥሩ እ፣ የምኑንማ?
የፓስፖርቱ ማለት ነው።
እሺ ቆይ አንዴ። ደውሎልሽ ነበር አይደለ? ቅድም አዎማ አዎ።
አዎ፣ በቃ እኮ ስለተገኘ ነው የደወለልሽ።
እሺ የት ልምጣ? የት ነው የምናውቀው? ማምጣት ገርጂ አለ ማርያም ማዞሪያ አርባ ስልሳ ኮንዶሚኒየም አለ አይደለ?
ገርጂ ማርያም ማዞሪያ ማርያም ማዞሪያ አርባ ስልሳ ኮንዶሚኒየሙ አርባ ስልሳ local።
ስድስት እሺ፣ አርባ ስልሳ አርባ- ኮንዶሚኒየም block አንድ ላይ
እሺ አንደኛ ፎቅ ላይ ነው።
block አንድ ላይ አ አ፣ ብሎክ አንድ አርባ- አንደኛ አርባ- ፎቅ። አ፣ እሺ አርባ- እ፣ ገርጂ ማርያም ማርያም ማዞሪያ አይደል ያልሽኝ?
አዎ አዎ፣
እሺ አርባ ስልሳ ላይ block አንድ ማለት ነው።
block አንድ አዎ። ስትመጪ የመታወቂያሽን ፎቶኮፒ እና original ኡን ይዘሽ ነይ።
እ፣ original ኡ ምንድን ነው ማመጣልሽ? መታወቂያ መታወቂያ ፎቶኮፒ እና original ይዘሽ ነይ።
እሺ የኔ አይደለም የአለቃዬ ነው። የ- የኔ ነው አይደለም ማመጣልሽ?
እ፣ የአለቃሽ ነው እንትኑ እቃው?
እቃው ያለቀኝ ነው። አዎ የእሱ ስለዚህ- መታወቂያ ኮፒ አድርጓል።
አዎ እ፣ መዛፍ ማን ነው ፓስፖርቱን ኮፒ አለ ተያይዟል። በድርጅታችን እንትን ተጽፎልሻል።
እሺ፣ በቃ በንግድ ባንክ ማለት ነው።
እሺ፣ እሺ፣ ይቻላል። ይዘሽ መ- መተሽ መውሰድ ትችላለሽ።
እሺ እሺ እሺ፣ ማ- እሺ፣ እንፈጽማለን።
መልካም ቀንሽ።
እሺ